ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ ደስታዬ።
የሆነ ስልክ ቁጥር እንትን account ነበርና እሱ ተዘግቶብኝ ነው። ምን ነው ምን ምን
account ቁጥር የተዘግቶብኝ ነው።
ተዘግቶብኝ ነው?
ሄሎ ምን ተሰምቶሻል? የ account ቁጥር የተዘግቶብኝ ነው። ማልከፈት እችላለሁ?
account ኤ ተዘግቶ ነው?
አዎ።
ለምን?
እንጃ ትናንትና የሆነ voucher አስገብቼበት ነበርና ከዛን ትናንትና ደውዬ ነበር በፊት እንደውም ትዝ ካልሽ አምስት መቶ ብር ሌላ account ሌላ voucher ሌላ ቁጥር ገብኛል ምናምን ብልሽ እ፣ በጣም ይቅርታ እ፣ ማለት ትናንትና በጣም ብዙ ሰው ነው ያለው እና እ፣ እኮ አይ ትናንት በቁጥር ነገር- አልገባንም።
ቁጥር ነግረሽኝ ነበር
የምን የምን ስልክ ቁጥር?
የገባበት ወይ የነገርኩሽን ፎቶ የገባበት ቁጥር ነግረሽ ነበርና እሺ ከዛ በኋላ ከዛ በኋላ እኮ account ኡ ስሞክረው አልሰራም እያለ
እኮ already ከገባ እኮ አንተ ጋር ብትሞክረው አይሰራም።
በቃ account ኡ ነው ቆጠራ የሚያደርግ
እስቲ ንገረኝ ቤት ቤት ቁጥርን
አ
ቤት ቤት ቁጥርን እስቲ ንገረኝ።
አርባ አራት ቆይ አንዴ።
የዘጠኝ አርባ አራት ቆይ አንዴ፣ እሺ ወንድም ቆይ አንዴ።
እሺ እሺ።
ሄሎ
ብሮሽ ልንገርሽ እ፣ የቤት ቤት ቁጥርን ንገረኝ።
የዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት አርባ አራት
ስልሳ ስድስት
ስልሳ ስድስት ዘጠና ዘጠና ስድስት ስድስት ሰላሳ አንድ ሰላሳ
አንድ
እሺ
ብሎክ እ፣ እንዴ ይሄ ሲራ ነው ብሎክ?
አ
አይ block አልተደረገም አባ።
እና አሁን ደግሞ ከሰፍልኛል አዎ እስቲ ሞክረው፣ refresh ምናምን አድርገህ history ን clear አድርግና ሞክረው።
ካልሰራ እንግዲህ ደውልሽ አዎ ደውልልን።
እሺ እሺ እሺ፣ መልካም ቀን።
እናመሰግናለን